ሄሎ አሎ ሄሎ
እሺ እሺ ስልኩ የዶክተር ጥላይ አሳለው ነህ? እሺ አ- ዜሮ ዘጠኝ ዜሮ ዘጠኝ ሀምሳ ሶስት ሀምሳ ሶስት ሰላሳ ሶስት ሰላሳ ሶስት ሰማንያ ዘጠኝ አርባ
ሰማንያ ዘጠኝ አርባ አዎ ይሄኛው ም፣ ዶክተር ጥላ ይባላል። national sales manager ነው። እ፣ አሁን አሁን የነገርከኝን በሙሉ ለሱ አስረዳውና እኔም ይዣለሁ እዚህ ጋር ቅሬታን track አድርጌያለሁ።
አ።
አንተም ከሱ ጋር ይበልጥ ከሱ ጋር ተነጋግረ እኔም ለሱ ማሳውቀዋለሁ። አንተም ከሱ ጋር መነጋገር ትችላለህ። እ፣ እንደዚህ አመሰግናለሁ።
ከዶክተር ጌታነህ በቂ response እያገኘ እንዳልሆነ ከ- ለዶክተር ሰለሞንም ደውሌ ስልክ እንዳላነሳለህ ለሱ አሳውቀው።
እሺ እሺ ይሻላል።
እሺ